አያስገባም።
አሁን ገብቷል።
እሺ thank you። በቃ አሁን with with IVR ነው አሁን የገባ ነው።
አዎ እንደዛ።
በቃ so ምን ታደርግልኛለህ መሰለህ? ሁለት ነገር clear እናደርግ።
እሺ
IVR ኡ up and down ያለውን አንዳንዶቹ ከሚገባው የማይገባውን አዎ።
consistently check አድርገን እንሞክራለን።
እሺ።
አሁን ግን አንተ ስትደውል አዎ IVR ኡን ያመጣልህን እናንተ ባስቀመጣችሁት የ IVR flow መሰረት መሆኑን ቁጭ ብለህ ዜሮን አንድ ተጫነው ለቋንቋ ለሚለውን እንዳለ check አድርግና ከዛ ውስጥ የጎደለ ካለ ይሄ IVR ጎሏል ብለህ ትነግረናለህ። ከዛ ወዲህ እንዲጭነው እናደርጋለን ማለት ነው በቃ አሁን አንድ ነገር ልንገርክ እ immediately አሁን ያ- ያስተዋልኩት አማርኛው ላይ ማለት ነው አንድና ሁለት ተቀያይሩልኛላችሁ።
እኮ ፊት አንድና እንደዚህ ሁለት እናድርጋቸው።
ማለት- ትክክል አንድና ሁለት ማለት ማለት ነው እም፣ አንድ የተቋሙን ስልጣንና ተግባር መሆን ነበረበት።
ችግር የለም ችግር የለም። ስለዚህ ሁለት- እንደዚህ ሁለት- አድርግልኝ ሁለት እም፣ ደግሞ ማለት ነው እ
order ብቻ ነው። አንድ ጫን voice box
በቃ ፊቴ እንደዚህ አድርግልን። አንተ አንዴ note አድርጋቸውና የያዛቸውና አ ከዛ ወዲህ እኔ ከናሆምን ኦንላይን አስገብቼ ወይ እንዲጽፍ አድርጋለሁ ወይ አንተ የጻፍከው ካለው ደግሞ ትልክልኝና እልክለታለሁ። አንተ ግን properly አዳምጣቸው ሁሉንም።
ግን አ፣ ሌላው ደግሞ ምን መሰለህ ከቴሌ ጋር መሰለኝ እሱ ሰባ አምስት ዜሮ ሁለት ስትደወል ገብቶታል።
ማለት ነው ገብተውታል እ ሰባ አምስት ዜሮ ሁለት ምን ታደርግልኛለህ? አ፣ ምን መሆን አለበት መሰለህ እም።
የምከፈ- የምንከፍለው እኛ ነን እንጂ ደዋዩ አይከፍልም።
ችግር የለም። ማን እየከፈለ ነው?
እ እ አሁን ስትደውል ማን እየከፈለ ነው?
ይቆርጣል መሰለኝ ከአንተ እየቆረጠብኝ መሰለኝ አይደል?
ለምን አንተ prepaid ስልክ ካለ መጀመሪያ balance ህን ቁጥር ቆ- check አድርግና ከዛ ወዲህ ወደዛ check አድርገው። ምክንያቱም እኔ አሁን postpaid ስለሆነ ገና okay፣ system አሳየህ።
አዎ።
የምቆርጥ መሰለኝ እስካሁን አይ እንዲያደርግ prepaid ስልክ ነው አይደለ? በካርድ ነው አይደል? ሰሪ አንተ አ፣ balance ኤን አይቼ አ፣
balance ን አያርግና ይችላል። ስለዚህ አንተ ጋር አንድ action ይኖረናል።
okay፣ ሁሉንም IVR አዳምጠህ የጎደለችዋን part መዝግብና ተደዋውለን ደህናውም እንዲሰራው አደርጋለሁ።
okay፣ እሺ፣ thank you ይህን አድርገህ ትደውልልኛለህ ከምሳ በኋላ።
እሺ
ስለዚህ